አስረሻልና እንደ ፀሐይ ባንቺ ሁሉን እንደ ታውቂዋለሽ አይገርምም አውቃለሁ ብልሽ ወድሻለሁ ተፈጥረሻልና እንደ ፀሐይ ባንቺ ሁሉን እንደ ታውቂዋለሽ አይገርምም አውቃለሁ ብልሽ ወድሻለሁ አዲስ ላይ ሆንብሽ ምታውቂውን ነገር አንቺ ሆነሽ ሳለሽ ተምሳሌት ፍቅር እንደ ውጥናችን ልክ እንደ ያኔው እንደ ዛሬም ልበል እወድሻለሁ በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላሰናደረው ልቤን ነገር ዛሬ ሱተራለው ወድሻለሁ ወድሻለሁ ወድሻለሁ ብለሳለው ካለው ወድሻለሁ ወድሻለሁ ወድሻለሁ ብለሳለው ካለው ተፈጥረሻልና እንደ ፀሐይ ባንቺ ሁሉን እንደ ታውቂዋለሽ አይገርምም አውቃለሁ ብልሽ ወድሻለሁ አይቻለውና የራቀው ሲቀርበኝ ስትኖሪ ከጎኔ ከባዱም ሲቀለኝ የመኖር ትርጉሙም ጣሙ ሲገባኝ ፍቅሬን ተቀብለሽ ፍቅር ስሰጭኝ በስቶ ሳየው ያንቺ ደግነት ሆኖ ሳየው ፍቅርሽ እንደ እናት አንደበቴ ካላሰናበረው ልቤን ነገር ዛሬ ሱተራ ነው ወድሻለሁ